ነው ብትባል ነበር ግን ይቅር ምንም ጥልፍ የለውም እንዴማ ጥልፍ የለውም እኮ እንጋቱ ላይ እና ብ- እንትኑ እግሩ ላይ አይደለ እንደ ያልኩት እግሩ ላይ ወራጅ አላረኩበትም።
እ?
ወራጅ አላረኩበትም። ወራጅ ጥልፍ አላስደረኩበትም።
እ፣ ምንድን ነው ያደረግሽ ታዲያ ምን አንገቱ ላይ እና አንገቱ ላይ ነው ያሰራሁት። አንገቱን ብቻ ነው ያሰራሁት።
አንገቱን ብቻ እና እጁን አዎ አንገቱና ነጠላውን እጁን ነው።
አይደለ?
ነጠላው ሙሉ ነው። ለምንድን ነው የምትመታኝ?
እ?
ይህ ከሚመታሽ ሊመታሽ ይችላል።
እና እ?
እንትን ነጠላው ሙሉ ሙሉ ሙሉ ነው አይደል? አዎ ሙሉ ነው። ለእሷ ግን አይደርስላትም ማለት የማ ለአንቺ እ፣
ወደሻል አይ እስቲ ቆይ አይቼውን አንቺን ከነገ በቃ ዛሬ ስምንት አይደለ ላኪው ነገ ነው ያለው